ጤና ይስጥልኝ አልኩ አምሮ የተኝ በኮም ልርዳው።
ጤና ይስጥልኝ። ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም ነው። በራስ መዝግቤ ነበርና እስካሁን ብር አልተስተካከልልኝም። የሆነ ሲስተማ ይዞብኝ
መች ነበር የተመዘገቡት?
አንድ ወር አይሆነውም።
በዚህ ስልክ ቁጥር ነው ወይስ በሌላ?
አዎ፣ በ- በዚህ ስልክ ይዘው
እሺ፣ መስመር ላይ ይጠብቁን። ጤና ይስጥልን ደንበኛችሁ መስመር ላይ አሉ።
አዎ፣ አለ
እ፣ ሙሉ ስሞትን
መከታ ማሙሽ
አ ጉዳዮች በተደጋጋሚ ለሚመለከተው አካል እ፣ ልከንሎት ነበረ። ግን ከእርሶ በፊት ብዙ ደንበኞች ስላሉ
እሺ፣
እ፣ ጉዳዩ በተፈታ ጊዜ ደውለን እናሳውቃለን።
እስከ መቼ
ምን አሉኝ?
እስከ መቼ ነው?
ድምጾት ይቆራረጣል ደንበኛችሁ።
አይሰማም።
አሁን ይሰማል።
okay፣ እስከ መቼ ነው የሚስተካከለው ግን?
እ፣ ከእርሶ በፊት ብዙ ደንበኞች ስላሉ ነው በዚህ ቀን ማለት አንችልም። በተፈታ ሰዓት ግን ደውለን የምናሳውቀት ይሆናል።
እሺ
እሺ፣ ደንበኛችን